Hello.
ሄሎ
እ አቤት።
አውግተር ነኝ። ቅድም ላክ-
እ
አበጡ ንገርኛ በእናትህ የምትከፍልበት።
የኢብሩ
አዎ
ዜሮ ዘጠኝ
ዘጠኝ
ይኸው እየመጣ ነው ወይስ ገና አይደለም?
እየመጣ ነው ወላሂ።
እሺ ዜሮ ዘጠኝ አርባ አራት Hello
ወይ የዘጠኝ አርባ አራት ዜሮ ስድስት
ዜሮ ዘጠኝ አርባ አራት
ዜሮ ስድስት Hello
ዜሮ ዘጠኝ አርባ አራት ዜሮ ስድስት
እ
ስልሳ ስምንት ሀያ ስምንት
ሄሎ
ወይ ምን ሆነ? ስልሳ ስምንት ሀያ ዘጠኝ አርባ አራት ዜሮ ስድስት አልክ? አዎ አ አዎ። እሺ ስልሳ ስምንት ሀያ ስምንት ምንዳ አዎ።
ማለ
አ- መርሀባ